ጤና ይስጥልኝ Best Bet
አብሮ ይስጥልን። ሰላም ናችሁ?
ሰላም ነው አለን።
እንትን ማን ነው Best ማን ነው Chapa ደውል ተብዬ ስልክ ቁጥር ሰጣችሁ ነበር ከእናንተ ጋር እና እሺ
አያስተናግዱም እነሱ።
አይነሱም ስልክ
አዎ አንድ ያነሳች ያመንጫጨቀችኝ፣ በቃ ሁለተኛም በደውል በደውል አታነሱ።
ምን አለች?
በቴሌግራም ላክልኝ ብላችሁ ነበርና ቴሌግራም ክፈት አዎ።
ብላችሁ ክፍት ነበር ትናንት።
okay
በዛ ብታስተናግዱኝ አይሻልም?
ይቻላል፣ ችግር የለውም። ቴሌግራም ላይ ማነው ስሙ?
ታሪኩ ነው የሚለው ታሪኩ በስልክ ቁጥሬ እንትን በልልኝና ሶስት መቶ ብር ነው ብሩና ቆየ። ዛሬ አስራ ሶስተኛ ቀኑ ነው። ትናንትና አንተ ከሆንክ ያስተናገድከኝ ነገ ነው።
okay ታሪኩ ብቻ ነው የሚለው
አይ እሱ ጋር አዎ።
ታሪኩ ባባ ነው ቴሌግራሙ ላይ ታሪኩ የሚለው normal ኡ ታሪኩ ባባ ተፈራ ነው የሚለው
እሺ፣ በዚህ ስልክ ነው ደውልበት። ቴሌግራም የከፈቱት አዎ በዚህ ነው አዎ
okay። አልጻፉልንማ ቴሌግራም ላይ
አዎ አዎ ከዚህ በፊት
አዎ አልተጻፈ
ሄሎ፣
አቤት አቤት
አሁን ጽፌልሃለሁ። እዛ ላይ ይጻፉልን። እሺ፣ ቴሌግራም ላይ
እ እ ቴሌግራም ላይ
አዎ Best Bet support team የሚል